ስደት ስደት አለው ምነው ቀልቤን ሸፍታለው ልቤ ረጋ ብትል ምናለ ሁሉም ጊዜ አለው ምነው ልቤን ስደት ስደት አለው ምነው ቀልቤን ሸፍታለው ልቤ ረጋ ብትል ምናለ ለሁሉም ጊዜ አለው አረጋለኝ ልቤ ሸፈተ ከማላውቀው አገር ዘመተ አይሰማም ጆሮዬን ደፈነው የቅርቡን የሩቁን ሸፈነው ጥሎ የሚሸፍትን ልቤ የሚመልሰው ማናለ ብርቱ ሰው እስቲ ማናለ ከራሱ አስፈልጦ ሻማ ሚሆን ለሌላ ሰው ቀልጦ እስቲ ማናለ ከራሱ አስፈልጦ ሻማ ሚሆን ለሌላ ሰው ቀልጦ የአይነቱ ቢኖርማ ብዙ ቢኖርማ ዓለም ባልወረሳት ይክደቁን ጨለማ ውስጥ ውስጡን ይጨሳል ተቃጥሎ ረመት አስቀምጧል ፍማዝሎ ስደተኛ ቀልብን አታሎ ማንም አያሰክንም አባብሎ በድና ካል ይዞ ልቡን ያሸፈተው ፊቱን አይመልስም ተስፋ እስካልሸተተው ሀሳብ ያዘመተው ሰው ህልሙ ሳይጨርሰው ምንም አይመልሰው እንኳን የሚቆርስ የሚጎርሰው የሚልሰው ሲያጣ የሚቀምሰው ሲያይ ተስፋው ጎተራው ተሟጦ በጭንቋ ወደ ሰማይ አንጋጦ የኔ ነው የሚለው አንድም ነገር ሲያጣ ለምን አይሰደድ ሰው ከሀገሩ አይወጣ ሰው ከሀገሩ አይወጣ ምነው ልቤን ስደት ስደት አለው ምነው ቀልቤን ሸፍታለው ልቤ ረጋ ብትል ምን አለ ሁሉም ጊዜ አለ ምነው ልቤን ስደት ስደት አለው ምነው ቀልቤን ሸፍታለው ልቤ ረጋ ብትል ምን አለ ለሁሉም ጊዜ አለ አቤት አቤት አልደላለኝ እኔን ቸገረኝ አልጽማለኝ ሕይወት መረረኝ ጭንቀት የደም ስሬን ወረረው ውስጤ ዘልቆ አጥንቴን ሰበረው እንዴት ልቋቋመው አልቻልኩም ዘንድሮ ይፈትናል ኑሮ ከሳገስ ብልጭ እግሬን አስሮኛል ሰው አድርገኝ ሰው መሆን አምሮኛል ከሳገስ ብልጭ እግሬን አስሮኛል ሰው አድርገን ሰው መሆን አምሮኛል ጀዋቤት የለህማ እውነት የለህማ ከፈካል ጣልክልኝ ድቅድቁን ጨለማ ጎህ አልቀድልሽም እያለኝ ቀኑም ቀን አልሆንልሽ ካለኝ የቅርቡ አጣጥሎ ገጻለኝ ከሩቅ ተስፋ በቀር ምናለ ልቤ ስሩ ደርቆ ታሞ ቢያጣካሚ ተስፋው ቢጠወልቅ ሆነ ሩቅ አላሚ እሳት ካየው ምለየው ያው ነው ከፍቶት ሄደ ሰው ከተሰደደ በአንዲት ምሽት ጀንበር ተሟቶ ሊያላልኩም ህልሜ ተሳክቶ ቢያየው ቢያየው አልሆን እያለው ልቤ ልቤን ሸፍት ይዳለው አካሌ የትም ቢሆን የትም የባሰው ካልመጣ ሎተሪ ነው እጣ በአንዲት ምሽት ጀንበር ተሟልቶ ሊያላልኩም ህልሜ ተሳክቶ ቢያየው ቢያየው አልሆን እያለው ልቤ ልቤን ሸፍት ይዳለው